እሺ ብሔራዊ አስኬሽ ነበር ስልሳ ሁለት ዘጠና ሶስት
ማን ነበር ስም?
ሰይድ
ሰይድ ተገናኛችሁ አይደለ? ተገናኝተዋል ብለው ነበረ። ተደዋውለን አይ፣ አልተገናኘንም አልተገናኘንም።
አልተገናኘንም አ አማን ተደዋውላችሁ
አዎ አለ ይኸው ስንት ጊዜ ሞከርኩኝ ከስተመር ስልክ አያነሳም ስልሳ ሁለት ዘጠና ስምንት አይደለ?
አ
ከፒዛ ሀት ወደ ክብር ደመና የሚሄደው ነው አይደለ? ሰይድ አዎ አዎ
እሺ፣ አይ ደውለውለት ተደዋውለናል ብለውት ነበርና እንደዛ ነው የመለሰልኝ።
እኮ ይኸው እኔ እስካሁን ምንም እንትን አለ መልስ የለም አላገኘኸውም ስልሽ ሰውየውም በስልክም አላወራችሁም?
አዎ አዎ አልመለሰችም ሴት ነች ምንም እንትን አላለች አትሌ ድጋሚ ላሳውቃቸውና ልደውልልህ።
እሺ አትናቀ